ሄሎ ሄሎ አሁን ደንበኛችን ነው? ሰሞን ደንበኛችን ነው?
አዎ ይሰማል። ሀያ አምስት ብር deposit አድርጌ አልመጣልኝም። ጃምቦ ቤት ላይ
እሺ፣ ደንበኛችን ሙሉ ስሞትን ይንገሩኝ።
የቴሌ ብር ነው።
አዎ
አህመድ ዩሱፍ
ጃምቦ ቤት ላይ ነው ያስገቡት።
አዎ እሺ፣ የገንዘቡ መጠን ስንት ነው?
ሀያ አምስት ነው ገንዘቡ።
እሺ እሺ። ቴሌ ብር በዚህ ቁጥር ነው የሚጠቀሙት?
አዎ
ዛሬ ነው ሞከሩት ደንበኛችን?
አሁን አሁን
እሺ ደንበኛችን፣ አሁን በምነግሩት ቁጥር ወደ ቴሌግራም account ኣችን የቴሌ ብሩን ደረሰኝ ይላኩልን። screenshot አንስተው
አየ
ቁጥር ላስይዙ ቁጥር ላኪው ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ዘጠና ሁለት አስራ ሶስት
ዜሮ አንድ ሀምሳ ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት
ልክ ነው ደንበኛ ልክ ነው ደንበኛችን።
ሌላ የመረዱት ነገር አለ?
ሌላ የለም። በቃ ይሄ ብቻ ነው።
እሺ ሲያስ- ሲልኩልን ለሚመለከተው አካል እናስተላልፍሉታለን።
እሺ በደውል እናመሰግናለን። ስለ አገልግሎት ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።